ሌላው መሰረታ አሴት አለች አሴት አለች አዎ
ምን አለሽ በያት እስቲ የጓሮ እሰራዋለሁ አለሽ ወይ በያት
ስምህን ንገረኝ ተመስገን ተመስገን እሺ ቆይ አንዴ ጠብቅ እሺ ተመስገን እሺ እሺ እያናገረችልህ ነው